hello ሄሎ ሰላም ጤና ይስጥልን።
አብሮ ይስጥልኝ። ሰላም ከ- ሰላም ከቺፕቺፕ ነበር የምደውልዎት።
ከየት?
ከቺፕቺፕ እሺ እሺ እሺ።
ቺፕቺፕን ይጠቀማሉ አይደለ?
አዎ አዎ።
ይቅርታ ቺፕቺፕን እንዴት አገኙት?
እም፣ ያው ደንበኛ ነበር ከዚህ በፊትም ትመጭ ነበረ።
እኮ ያው እንዴት ነበር ያለው ነገር ቺፕቺፕ ላይ ሲያዙ ዛኔ የተጠቀመበት ግን ብዙም ያን ያክል እንደጠበቅነው አይደለም፣ አይደለ? okay እንደጠበቅነው አይደለም።
okay። customer service ኡ ላይ ወይንስ ምን ላይ ነበር ያለው ነገር complain?
አይ እሱኛው አሪፍ ነው። ግን አሁን normally እኛ መሪያ ላይ አሁን እ፣ እነዚህ የተለያዩ product ኦች text የገቡልኝ ነበረ ያው ደንበኛ ከመሆኔም አንጻር እሺ እ፣ ሁለተኛ ደግሞ ከዚህ በፊት ብዙዎችም መጡ advertiser ኡ ነበር እኛ ጋር ማለት ነው okay እና እና normally product ኡን ሲነግሩን እም።
በ loss price ነበር የሚነግሩን። አሁን ለምሳሌ ሽንኩርት በሰላሳ ስድስት ብር ይባላል።
አዎ አዎ ግን normally አንደኛውን ወደ አምሳ ምናምን ብር ነበር የገዛነው ባለፈው ማለት ነው።
እሺ ሲያስተዋውቁ ግን አሁን ይመስለኛል አንደኛ፣ ሁለተኛ፣ ሶስተኛ አለዋል ምርቶቹ።
አዎ አዎ ሁለተኛውን በአንደኛ የሚያስተዋውቁን እህ።
cause- እ፣ ወዲያውኑ ስናዘው ግን ይልብናል።
ሌላ product ነው የሚደርሱት።
አዎ ሌላ product የሚሆነው ወዲያውኑ እኛ በሰላሳ በ- አሁን ለምሳሌ በሰላሳ ስድስት ብር ነበር ያላቸው ስንላቸው አዎ አዎ እሱኛው አንደኛው ነው፣ እሱኛው ሁለተኛው ነው። ከፈለጋችሁ እሱን ማውጣት እንችላለን ይሉናል።
product ኡን በጠበቁ ልክ አላገኙትም ማለት ነው።
product ኡን በጠበቅነት application ኡ ሲጠቀሙስ እንዴት ነው? የሚከብድ ነገር አለው ወይስ easy?
አይ አይከብድም።
okay product ላይ ነው ያለው ቅሬታ።
አዎ product ነው እንጂ እሱኛው ተመችቶናል። አሪፍ ነው።
okay okay እ፣ በሰዓት ውስጥ deliver ተደርጎ ነበረ? በሀያ አራት ሰዓት አ- ውስጥ መጥቶሎታል?
አዎ እኛ normally staff ኦች ስለምናዛን ላይ
ኦኬ ብዙ ነው ቢስተካከል ብለው የሚነግሩን complain ካለ?
የለም። ይችኛው ያው የ product ዋን ጉዳይ እንጂ ሌላው እንኳ አሪፍ ነው።
እሺ እናስተካክላለን። መጠቀም ይችላሉ። መልካም ቀን።
ሌላ አንቺ okay